ያልኩት ስለሆነ hello ጤና ይስጥልህ።
ስለ ከ BGI የጥሪ ማዕከል ነው የምደውለው። ደንበኛችን ሳይመዘገብልዎት ነው ያቋረጡት። ስልኩ መስመር ላይ ይጠብቁን በትዕግስት።
ቀሳ አላቸው ሌላም በነገር እንዲህ ነበር አላገኘ ነው። ከ BGI ጋር ደንበኝነት የተፈራረሙበት ስልክ ቁጥር ይኖረዎታል?
እሺ ዜሮ ዘጠኝ ሀያ አራት ዜሮ ዘጠኝ ሀያ አራት ሀምሳ ሀምሳ ስንት ሀምሳ ስድስት እሺ ስልሳ ስምንት አስራ ዘጠኝ ስልሳ ስምንት አስራ ዘጠኝ እሺ መስመር ላይ ጥሩኝ።
ሳላት ንግድ ካርድ ነግርሽ ያው እሱ ላይ ታገኝ ትችላለሽ።
እሺ የእርስዎን ስልክ እ?
ስምዎትን ይንገሩን።
ታምሮ አባት ወይ ታሪኩ መልካሙ። እኔ ያው ውክልና ስላለኝ ነው።
ታሪክ ነው መልካሙ hello አሁን ይሰማናል። ይቀጥሉ።
እሺ ናት።
የድርጅቱን ስም ይንገሩን።
ቤተ ስሜነሽ ባርና ሬስቶራንት ስሜነሽ ስሜነሽ ባርና ሬስቶራንት
ቦታው የት አካባቢ ነው?
ገርጂ አሳ ወይ ጊዮርጊስ ቤተክርስቲያን ሮባ ዳቦ ወረድ ብሎ ፖሊስ ገበያው ጋር ወይም አንበሳ ፊት ለፊት ችግር የለውም። እሺ መገመልሎታል። የተቀናባለች መጠካክልሎታል። ሌላ መረዳዎት ነገር አለ?
በቃ የለም እሱ ብቻ ነው። ኦክሲጅን እጥረት ስላለ ያችን ለማስመር አንሳት አድርገው እንትን ለማለት ባሩ ስለማይመች ደስ ስለሆነ አመሰግናለሁ።
ስለደቦልና አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።